ማለቅ ዓመት ባለፈ ጊዜ ሰዎች በምድር ላለ ኃጢአቱ ዘይሙን እዝጌር ዚሆን ባለሚሰቦ በምድር ላለ ያልሚ ሰቦች ወቅጣ ያሸውን ኃጢአቱ ዘይሙን በምድር ላለ ቁናምስ ስሙጫ ነበር ልዝጌር ይታዘዝ ስምሙ ኖህ ይብሉ ነበር ለኖህ ዚሆን ባለሞደነትን እዝጌር አዲ የጥፋት ውሃ የጥፋት ጋ አመጣውን በምድር ላለ ዚሆን በልም አውደም ተክፎ ዘላህነም ይዝበርንኮምና ይናዘዝንኮም አውደም በዛም ፎለ እዝጌር ለኖህ ዚሆን ባለነት ደኸ ማለቅ መርከቡ ዘይ የጥፋት ይጋ በመጣ ጎይ ደህና የገደ ሰዎች ይተርፍንኮም ኖህም መርከበ ወውዘይ ቀረሶ ኳምቲው ዘይትናለ የጥፋት ይጋ ይመጣውን ባለሞደነሙም ነበር ክነም ዳቅሞቦት ስለ ኃጢአት ክነሙም አልትናዘዘም በዛም ፎለ ጊዜይ ሰላው እዝጌር ለኖህ ዚሆን ባለነት የጌደሰብና ተንሰሳም ኪት ኪት ውሃን ውሰድም መርከብ ደውስጣ ግባ ኦ ምንኮም ያለ ድምፅ አወይሙም በዛም ፎለ እዝጌር በርኋን አጨነት በዛም ፎለ ማለቅ ዝናብ ዘነበ ይጊም ምድሪ ኩልም ወገን ሞላነት በዛም ፎለ ሰዎች የሮጥሞም የኖ ጠረሙት መዝጊያዋን አንኳኳሙ ኖ ኖ ክፈትልነ ክፈትልነ ኖ ኖ ክፈትልነ ክፈትልነ ኖሃም ዚሆን ባለነሙን እዝጌር በሬ አጨንም ጊዜም ተክላለፈም ይጊ ምድር በቦላን ጊዜ በዛይጋ ክፉ ሰዎችም ሰመጥሙን ኖህና የጊሖን ሰዎች ሙጫ ተረፍሙን አሁን ባለነቦይ ጊዜ ማለቅ ሰዎች ኃጢአተኛ ነም እውጄው ድሙን ይሰርቅሙን ይጣለሙን ይገልሙን ይትጀጅሙን ይሰጭሙን ይሽረምጥሙን ኃጢአትም ክፉን ቃይ ይውዘይሙን እዝጌር ግን ለንስሐ ይጠራነሙን በሞትም ፎለ በሲኦል ይቀጠንኮም እዝጌር ይሽሉ እዝጌር ቁናህነም እንኳን ይጠፈሙየንት ይወድ ለንስሐ ይጠራነሙን እዝጌር ይወደኖ ተሲኦል እንተርፍሆም ሞጨው ዘየልኖ ባዩሃን ኢየሱስ ክርስቶስ እኛ እንተርፍሆም ተተዚህ ዓለም እየን ላከንት ልኛ ትብል ሞትም ኃጢአተኛና ቅጣተኛ ጠወሮ የመንግሥተ ሰማያትን በር ለእኛ ከፈተልኖ በኳ መድኃኒት እናገኘው።